ሄሎ ሄሎ፣ ሰላም ነው?
እንዴት ነህ?
አለን እንሻለን።
አለን እንትን ከ CBE ብር ወደ betting ለመገልበጥ ነበርና CBE ብር አላመጣ አለኝ።
ምንድን ነው የሚልህ?
አረ ምልክቱንም አያመጣማ ቴሌ ብር እና ከዛን ኤምፔሳ ምናምን ነው የሚያመጣ።
withdraw ነው deposit ነው?
አ- አረ አይደለም ወደ betting ለመገልበጥ ነው እንጂ ከ CBE ብር ላይ እሺ።
ከዛን የ CBE ብር ምልክቱን አያወጣማ።
አይ በቴሌ ብር ሞክር። እሺ፣
በቴ- ቴሌ ብር እሺ እሺ።
እህ።